ሄሎ
አሎ አሎ፣ ጤና ይስጥልኝ። ፊሊንስቶ ነው።
ሰላም ዩኒቨርሲቲ ነው።
አዋሪ አካባቢ አላችሁ አይደለ? አንደር አዎ።
ኮንስትራክሽን አዎ ለሱ ለሱቅ የሚሆን አዎ፣ ለሱቅ የሚሆን ኦኬ። ለሚያ- ለሚያመጣ ሰው ኮሚሽን ትከፍላላችሁ እንዴ? አክቹዋል ፐ- ገዢ
እ፣ እሱን ቢሮ መጥተው ብንነጋገር አይሻልም?
የት ነው ቢሮአችሁ?
ቢሮአችን ግ- ቦሌ ገርጂን ልደታ
ቦሌ ጋዜና ልደታ። የዚህኛው ስለ የትኛውም ሴንተር በቂ ኢንፎርሜሽን ይሰጣሉ።